Hello? Hello? ሄሎ
ሄሎ
ሰላም ነው? ከ Best Bet ነበር ይሰማል?
እ ከ Best Bet ነበረ WhatsApp ላይ እያወራኝ ነበር አይደል?
አ
አዎ እንትን ነው ጥያቄ ሁለት ነዋ Best Bet ቁጥር ያለ
አ ከሁለቱ አንዱ ነው።
እና deposit ያደረከው በየትኛው ነው? እኔ በሁለቱም ቁጥር አጣሁት።
እርቲባ ያለው እ እ?